ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ሲኤምሲ ሚካኤል ምኑ ጋር ነው ቦታው መማሪያው? እናቴ
እሺ እንትን በየት በኩል ነው ያሉት? እርሶ?
በእንትኑ በኩል ነኝ፣ በቤተ ክርስቲያን በሚ በሳሊተ ምሕረት በኩል ነኝ።
ሳሊታ ምሕረት ሳሊታ ምሕረት ሳይሆን ሲኤምሲ ሚካኤል
ኮንቱ ጋር ነኝ። ሚካኤል ምኑ ጋር
ሲኤምሲ ሚካኤል። አዎ ኬት ነው የመጡት? እርሶ ኬት በኩል ነው?
ከፒያሳ ከፒያሳ
ሲኤምሲ ሚካኤል ድልድዩ ጋር ነው ህንፃው ያለው።
ምን የሚል ህንጻ ነው?
ኢኮኖሚክስ የሚባል ህንፃ አለ።
ኢኮኖሚክ ኢኮኖሚክ ህንፃ።
Association። አዎ እዛው በጋ ነው ያገኙታል። ድልድዩ ጋር ይታዩታል ህንፃው።
ይታያል። እሺ አዎ ግን ሳሊተ ምሕረት አይደለም ቤተክርስቲያኑ።
ገባኝ አዎ፣ ገባኝ።
እሺ ስንተኛ ፎቅ ላይ ነው?
እዛ ከስር አሉ ሰዎች ይቀበሉታል።
እሺ እሺ እሺ መልካም ቀን። እሺ።